জানো ቴዲ ያው ያሳደገ የለምለም አገር በኔታ በቂስ መንደር ቅን ድጓ ፊደል መቁጠር የልጅነት ልምዴ ነበር የና ፈሬ ያይበገር ያትንኩም ባየፋኖ ዘር ያገበሬ ያገር አገር የእሱ ልጅ ነኝ የባለ አገር አብሮ አደር ጓደኛዬ መጣሁኝ አንቺን ብዬ የልጅነት ትዝታዬ መልሽኝ ከቀዬ አመታል በዓል ደመራ ችቦ ሰርተን ስናበራ በልልታ ደምቆ ዳንኪራ አፍ ላፍ ገጥመን ስናወራ አስታውሺ ልጅነቴን በአንድ ማዕድ ጎረቤቴን አረሳሜናት አባቴን የባላገሩ ደሃ ቤቴን የኔናሽ የኔናሽ ውዴ የኔናሽ የኔናሽ የኔናሽ ውዴ የኔናሽ የኔናሽ የኔናሽ ውዴ የኔናሽ የኔናሽ የኔናሽ የኔናሽ የኔናሽ የኔናሽ ውዴ የኔናሽ የኔናሽ የኔናሽ ውዴ የኔናሽ የኔናሽ የኔናሽ ውዴ የኔናሽ የኔናሽ የኔናሽ የኔናሽ
የ- የ- የ- የ- የዘምዘምና ጎረቤታችን እትያስ ጋላ በልጃችን ለድግስ መጥተው ዘመዶቻችን ተረሳሽ ወይ ጨዋታችን እሸባቄላ ከማሳቀጥፈን ወዲያው ተጣልተን ወዲያው ታርቀን ሾላ ለመውረድ ከዛፍ ስንወጣ መሬ ቆፍረን ጉድጓድ ገበጣ ጊዜው ቢረዝም ካገር ብንወጣ የለዋ ነገር መልሶ አመጣ ቦቃ ቦራ ጥጃው ሽመክት ሰንጋ ፈረሴ ሽሰው ግምት የገብስ ቆሎ የዘገንበት ታናሽ ታላቅ የቆረጥንበት ወገል ማረሻ ርፍና ደግሩን ጠምደን ወተን መውፈር ቀንበሩን አርብ ጁማ እሑድ በሰንበት ከሻካ ጭዳ የምናርፍበት ተረሳሽ የምንዝናናበት ደጉ ዘመን የቦረቅንበት እሷ ጨዋናት ቤተሰብ አክባሪ ተገዢ ለፈጣሪ የአገሬ ውዷ ተፈቃሪ ኮከብና ተወርዋሪ ደስታ የሞላ ሰውን ከአንቺ ጋ ምሽቱን ባንቺ ነጋ እኔ አልፈለግም ከእንግዲህ አልሰጋ አንቺ ሰቱኛል ጸጋ የኔንሽ የኔ የኔ የኔ ዜማይንሽ ቅኔ ቅኔ ቅኔ አልታሽ ከኔ ከኔ ከኔ ላድርግሽ ሁሌ ሆኔ ሆኔ የልቤ ትርታ የተፈቀርሽ በጎድኔ ስር እየተፈራከች ሕይወቴ ሙሉ ስጠብቅሽ መልሷ መጣኝ ጨዋነትሽ ጎጆ ጥላዬ ማድሽ ወቁ ልቤ ዝምድናው ሳር ምርቁ ባለሙያ ነሽ ጎበዝ ትቁ ልወስድሽ መጣሁ እንደ ወጉ
የኔናሽ የኔናሽ ውዴ የኔናሽ የኔናሽ